ጤና ይስጥልኝ እንደምትይው
ሰላም ነሽ እናት?
እግዚአብሔር ይመስገን።
አፍሪካ ድንቃ ድንቅ ላይ የሚመዘገብ ነገር ነበረኝ እና ምን አሉኝ? ይቅርታ።
አፍሪካ ድንቃ ድንቅ ላይ
አፍሪካ ድንቃ ድንቅ ላይ
አዎ የሚመዘገብ ነገር ነበረኝ።
እኛ አፍሪካ ድንቃ ድንቅ አይደለም እየመዘገብን የምንገኝ ይቅርታ።
አውቃለሁ Donkey Tube እንደሆነማ አውቃለሁ።
እሺ
ከአሸናፊ ጋር ተነጋግሬ ነበረ
እሺ ማን ነው አሸናፊ?
እና አፍሪካ ድንቃ ድንቅ የሚመዘግበው
እሺ
እና ጉዳዩን እመዘግብልሃለሁ ብሎኝ እኔ ያለሁት ጎንደር ነው እሺ
እና ካሜራ አንድ ወር አንድ ወር ሙሉ ሽንትና ውሃ በመጠ- ብቻ በመጠጣት ነው የሚመዘግበኝ ማለት ነው። hello እሺ
እ እና አል- ምንም ምግብ አለመውሰድ የሚያረጋግጥ አ- ካሜራ እንትን በል ብሎ ነበር።
ከኛ ምንድን ነው የፈለጉት አሁን ከይቅርታ ጋር?
እኔማ እሸቱን ብታ- የእሸቱን ለእሸቱ ቁጥሬን ብትሰጪው ደስ ይለኝ ነበር።
ኮሜዲያን እሸቱ personal ስልክ የለውም።
okay እና ይሄን የማደርግበት መንገድ አጥቼ ነበር።
እኔ እንጃ ይቅርታ፣ እኛ በጎ አድራጎትም እየሰራን አይደለም። ከአሸናፊ ጋር ይነጋገሩ።
እሺ እሱማ ይሄን እንዳደርግ ነግሮኝ ነበር።
እሺ እናመሰግናለን ስለደወሉ። መልካም ቀን።
እሺ